ጤና ይስጥልኝ አሪፍ ነኝ ማለት ነው። ባክዎ ምን ልርዳዎት? hello hello ይሰማዎታል?
ይሰማል። አሁን እየደወላችሁልኝ ነበረ።
እሺ system አችን update እየተደረገ ስለሆነ ነው እንደዛ አይነት error ያሳየህ የሚለውን ልንነግርህ ነበር ነበኛ ልነግሮት ነበር። አዎ ይስተካከላል። አሁን አዎ ሲ- የሚስተካከል ነው የሚሆነው። ትንሽ ይታገሱ። እሺ ስለደወሉ እናመሰግናለን።